ጤና ይስጥልኝ ቤት ቤት ዲቦራ ነኝ። እባክዎ ምን ልርዳዎ?
አረ ዲቦራ ብሬን ቻፓ ላይ አስገብቼ ምንም መላ አላላችሁኝም።
ወደ ቤት ቤት account ነው ያስገባኸው?
አዎ ቤስት ቤት ላይ ገቢ ገብቼ ቻፕ- deposit ነው አይደል?
deposit አዎ ከሲቢ ብር ከሲቢ wallet አዎ እ- text message ልካልናል እንዴ?
ልክ ያለው ግን ምንም ምንድን ነው እንትን እኮ ነው ያለ በቻፓ site ትንሽ የሲቢ transaction fail አደረገና ለዛ ነው እሺ የዘገየባችሁ። ግን አ- ያሁን እሺ፣ አይ አስተካክለናል ግን- ብሎ እ?
ግን ሲቆይ እንዳትረሱት ነው እንጂ ከመለሱልኝ ችግር የለም።
እስቲ ስምህን ንገረኝ እስቲ የቴሌግራም ስምህን ቪና ነው የሚለው ቪና
ቪና V I N A።
እሺ ትንሽ ጠብቀኝ መስመር ላይ። እሺ ቆይ ሊያው እንደተላከና እንዳልተላከ እሺ
እም፣ እሺ የሁለት መቶ ብሩን የገ- ያልገባው ያከበብክበት አ አ እሺ እ፣ እዛው ላይ የሲቢ ብር የምትጠቀምበትን ቁጥር text አድርግልኝ እሺ
እሺ አይ ይኸው በቃ እዚህ ላይ አደረኩ።
ላክልኝ እዛው ላይ ነው እሺ።
ያውቅልሃል